ጤና ይስጥልኝ። ቤት ቤት ቤቲ ነው የምንረዳው።
ጤና ይስጥልኝ። ዳዊት ነኝ ከጅጅጋ።
እሺ ዳዊት፣ ሰላም ነው ሰላም ይመስገን።
አለ። ጄሪ ገብታለች እንደ ዛሬ።
አዎ
አንዴ ላግኛት።
እሺ፣ አንድ ጠብቀኝ።
እሺ
hello አቤት አቤት።
ዳዊት እንዴት ነክ? ሰላም ነው እንዴ- እንዴት ዋልሽ ጄሪ?
አለን፣ እግዚአብሔር ይመስገን።
አለን ነው እግዚአብሔር ይመስገን።
እሺ ባለፈው የላክሽልኝ ሁለተኛ cashier ይ- እንትን user እንትን እሺ፣ ጭኜዋለሁ እና invalid account ይላል።
ልትገባ ስትል አዎ ልገባ ስል ያስመረጠኝና የመጀመሪያውም አለ እም፣ በትክክል ነው እንትን ያልኩት invalid account ይላል።
okay። እሱ ምናልባት ከ back office ኡ ጋር ይገናኝ ይሆን?
አይ አይደለም አይደለም፣ ከኛ ጋር እዚህ ከኛ side check ላድርገውና ልመልስልህ።
እሺ እሺ በቃ ቴሌግራም ላይ ጽፍላለሁ።
እሺ አንድ check ላድርገውና እሺ እሺ thank you።
እሺ